እሱ ኮሊቀ ሄሎ ሄሎ ጤና ይስጥልኝ።
እንዴት ነህ? ሰላም ነው አባት?
ሰላም አሁን ህይወት?
ቫኒላ አምጥተህልን ነበር? አዎ።
እሺ
እና እንትን ነው ምንድን ነው እ እ አ- ስድስት ነው ያመጣኸው።
አጠቃላይ ስንት ነበር order የተደረገው?
ቆይ አ- አ- ጠብቀኝ ቆይ አትጋባኝ።
okay እሺ። እቃው ማን ነበር የተረከበው? ሄሎ ሄሎ
ሰባት ሰባት ነው ቆይ ቆይ ቆይ
ስንት ነው ያሉኝ?
እም እም ስንት ነው የተረከቡት?
እ ስድስት ነው ያመጣኸው
okay ያዘዙ ስንት ነበረ?
ይኸውልህ ሁለ- ሁለት ሰው ሁለት ሁለት ታዟል። አንዳንድ እሺ።
ሶስት ሶስት እና አራት ሰባት ማለት ነው።
okay እዚህ ጋር ግን ስምንት ነው የሚያሳየው።
ስምንት ነው? አዎ ስምንት። ቆይ፣ okay።
group ኡ ስድስት ነው አይደል? አሀ አዎ ከኔ ጋር ስምንት ከኔ ጋር ስምንት።
okay ማን ነበር ይቅርታ፣ እቃውን የተረከበው? እርስዎ ራስዎት ነው ወይስ አመለ ሌላ ሰው ነው አመለ የተረከበው?
አይ ሌላ ሰው ነው የተ- አሁን ደውላልኝ ነው ስልክ አላነሳልኝ አለች። ደውላልክ ነበር እሷ።
okay ቀይር።
ስለዚህ ዌራ check ላድርግና መልሼ እደውልልዎታለሁ።
አዎ እሺ፣ ሁለት ነው የሚቀረው ማለት ነው።
okay እሺ እሺ እሺ እሺ።
እሺ መልካም ቀን።